ሄሎ
ሄሎ፣ ጤና ይስጥልኝ።
ሰላም ነው።
ሰላም ከ ChipChip ነበር የምደውልዎት።
okay
እ Chip Rush ላይ ተጫውተው እ አሸንፈዋል አይደለ?
አዎ፣ አዎ። እና location check ለማድረግ ነበረ። የት ነበር location ኡ?
ካራ
ካራ።
አዎ፣ ኮተቤ ካራ።
እሺ፣ እሺ። እናመሰግናለን። መልካም ቀን።
እሺ እሺ።